Hello.
Anna har väl läst som ett writing bit አይ
ሄሎ ሄሎ
ሰላም ነው ሰላም
አለን። የሮቤል ስልክ ፈልጌ ነበረ።
እ የሮቤል ስልክ።
ስልክ ተሳስተሻል። አክስማይት ራይድ ነው።
አይ አውቃለሁ። ራይድ አይደለም?
አዎ ራይድ ነው።
አዎ ሮቤል የሚባል ልጅ ስልኩን ፈልጌ ነበረ።
እ ሮቤልማ
እ ሮቤልማ
ውይ ማለት አባ- ሮቤል ነው ያለን።
ሁለት ነው አሉ እዛ። ሁለቱም ችግር የለም ከአንዱ ማለት ነው።
እሺ።
አጭሩ ኢዶ ኢ እ አጭሩ ማለት ነው። ችግር የለም ኪያ ናት በለው።
እ እ
ኪያ ነች በይው። ችግር የለውም።
እሺ እደ- እደውልለታለሁ፣ እሺ እሺ እነግረዋለሁ።